ጤና ይስጥልን ቤስት ቤት ተዴት ነኝ የምንረዳው
አዎ withdraw አድርጌ ነበር ሰላም አማረ ቴሌግራም ላይ active አይደላችሁም ምንድን ነው እ
ማን ልበል ስምን አንተ ነህ
አሁን የደወልክበት ነው አይደለ ቁጥር
ዜሮ ዘጠኝ ስልሳ አም- ስልሳ አምስት አርባ አራት የሚለው ነው በዚህ ነው የደወልኩት አዎ አዎ በዚህ ላይ ስንት ብር ነው
ሁለት ሺህ ሁለት ሺህ ሁለት ሺህ እና አራት ሺህ ብር አስር ሺህ ብር ነው
እሺ confirm አድርጌልሃለሁ ገብቶልሃል እሺ check አድርገው አይ thanks thanks እሺ እኔም አመሰግናለሁ መልካም ቀን